ፍቅር ባንቺ በቃይ ፍቅር እየተባባለውን ያማረን አይቀር ሰማሾች አንጀቴን ማላንቺ ገብቶ አልቆጥም አለ ተሰምቷል መለስ ይሆናል እያለ አንቺ ልጅ በአንተ በቃይ ፍቅር ባንቺ በቃይ ፍቅር እየተባባለውን ያማረን አይቀር ሰማሾች አንጀቴን ማላንቺ ገብቶ አልቆጥም አለ ተሰምቷል መለስ ይሆናል እያለ ስትተይኝ አልተባልን ምን ታወጣኝ አልኩሽ ቃል ሁሉ መልሶ እየቀጣኝ ይህኔስ ካንቺ ወዲያን አልቀንስ አልቀንስ ፍቅር ባንቺ ለቅማችነው ጀምር ስትተይኝ አልተባልን ምን ታወጣኝ አልኩሽ ቃል ሁሉ መልሶ እየቀጣኝ ይህኔስ ካንቺ ወዲያን አልቀንስ አልቀንስ ፍቅር ባንቺ ለቅማችነው ጀምር መኝታዬ ተኛብኝ ላይ ላይ አንቺ ወዲያ ፍቅሬ እኔ አንተማማ ላይ ይሄ መኝታዬ ተኛብኝ ላይ ላይ አንቺ ወዲያ ፍቅሬ እኔ አንተማማ ላይ ባህል አቆቷን አትምረት እያልኩኝ ሁልጊዜ አንጀቴን ብመክር አሳፈረኝ አለ አሳፈረኝ አለ አይቆላኝ አሳፈረኝ አለ አሳፈረኝ አለ አይቆላኝ ፍቅር ባንቺ በቃይ ፍቅር እየተባባለውን ያማረን አይቀር ሰማሾች አንጀቴ ማላንቺ ከቶ አልቆርጥም አለ ተሰምቷት መለስ ይሆናል እያለ አንቺ ልጅ አንተ በቃይ ፍቅር ባንቺ በቃይ ፍቅር እየተባባለውን ያማረን አይቀር ሰማሾች አንጀቴ ማላንቺ ከቶ አልቆርጥም አለ ተሰምቷት መለስ ይሆናል እያለ ወጣጣ ወርደውን የምታገለው አልረታ ያለኝ አቃታይ ፍቅርሽ ነው አሩላች ፍቅር ምን ይሆን ማርከሻው እንዲያልተፈቀደ ይኖራል እንዳሰው አወጣጣ ወርደውን የምታገለው አልረታ ያለኝ አቃታይ ፍቅርሽ ነው አሮላች ፍቅር ምን ይሆን ማርከሻው ያልተፈቀደ ይኖራል እንዳሰው ይሄ መኝታዬ ተኛብኝ ላይ ላይ አንቺ ወዲያ ፍቅር እኔ አሰማማ ላይ ይሄ መኝታዬ ተኛብኝ ላይ ላይ አንቺ ወዲያ ፍቅር እኔ አሰማማ ላይ
ናፍቆቷን አትምረት እያልኩኝ ሁልጊዜ አንጀቴን